አብሮ ይስቃል ሞግዚት ልፈልግ ነበረ መቀጠር በሰዓቱ በሞግዚትነት እሺ ሙሉ ስምዎትን ይንገሩኝ
ቤተልሔም
ቤተልሔም አክሎግ
አክሎግ እሺ ቤተልሔም የሚጠቀሙት ስልክ ይህንን ነው አዎ አዎ አስር አስራ አራት ዜሮ ሰባት አርባ አምስት እድሜዎት ስንት ነው
አርባ ሁለት አርባ ሁለት የመኖሪያ አድራሻዎት የት አካባቢ ነው አያት
አያት
አካባቢዬ ላይ ቢሆን ደስ ይለኛል አዎ እንደዛ ነው የሚሆነው የእኛ ቢሮ የሚገኘው ጎተራ በሞግዚትነት ነው ያሉኝ አይደለ አሁን መስራት አዎ በሰዓት ነው ግን ማለት ሙሉ ቀን ምናምን አይደለም
እኮ እሱ እንደ ቀጣሪዎቹ ይወሰናል የሚመጣ መጀመሪያ መጥተው እዚህ ቢሮአችን አንድ ቀን መጥተው መመዝገብ ይኖርቦታል ሙሉ መረጃውን መያዝ አለብን ስለዚህ ማክሰኞና ሀሙስ ነው ባለሙያዎችን እያስተናገድን ያለ ነው መቼ መምጣት ይችላሉ ጠዋት ሁለት ሰዓት ተኩል ላይ አንድ ቀን እዚህ በቃ ይመጣሉ ማክሰኞ የዛሬ ሳምንት ሳምንት እሺ
ጎተራ ምኑ ጋ ናችሁ ጎተራ ፔፕሲ ፋብሪካው ፊት ለፊት ኮብልስቶን መንገድ አለ ገባ እንዳሉ ፖሊስ መምሪያው አጠገብ ነው አድራሻውን ልክሎታለን ሰኞ እንደውልና እናስታውሶታለን መልካም እሺ እስከዛው ደግሞ የቴሌግራም ቻናልም አለን እዛ ላይ የተለያዩ ስራዎችን post ስለሚደረጉ ከዚህ ከሞግዚትነትም በተጨማሪ መስራት የሚችሏቸው ስራዎች ሊኖሩ ስለሚችሉ እሱንም ይከታተሉ አሁን እልክሎታለሁ link ኡን እሺ እሺ ቤተልሔም መረጃ ከየት ነበር ያገኙት ስለ ጉዳይ
እ፣ ፀጉር ቤት ረቂቅ እ፣ እዚህ አያት አካባቢ ተለጥፎ ነው ያየሁት ፀጉር ቤት ጥፎ በቃ እሺ በቃ መልካም ቀን ይሁንልዎት ነው ሁላችሁ